ሄሎ ሄሎ
ሄሎ አቤት
የመኪና አይቼ ነበረ ወደ ስሪል
እ እ የምን ስሪል መኪና አይቼ ነበረ
ምንድን ነው የፈለግኩት
መኪና እ
ስሪል እ
አይቼ ነበረ በእናንተ እንትን ላይ
እሺ
እና ስልክ ቀጥታ ስልክ ነው የላችሁም እ እ ቀጥታ ስልክ የላችሁም
ይሄ የኦሮሚያ ትራንስፖርት free call ነው እሺ እ ስለዚህ መ- ያለው complain ካለ እዚህ ላይ የምታቀርበው ምንድን ነው አንተ የፈለግከው
በቃ ተሳስቼ ይሆናል እኔ አጋጣሚ የሆነ የሚሸጥ መኪና አለ ተብሎ ነው የተለቀቀው አ ተሳስተሃል እሺ እሺ